ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት
እንትን ብር ወደ አስተላልፌ እንትን ብሎብኝ
ምን አሉ?
ከቴሌ ብር ወደ ከቴ ብር እም፣ ወደ ሁሉ ስፖርት እንትን ለማለት ፈልጌ እሺ እና ከባንክ ወደ ቴሌ ብር አስተላልፌ እሺ አልገባልን አለ። ቴሌ ብር ላይ ነው እናንተ ጋር ነው መጠየቅ ያለብኝ?
ከቴሌ ብር የተላከልዎት text screenshot አድርገው በቴሌግራም ይላኩልን ከቴሌ ብር የተላከልኝን እንትን አድርጌ script አድርጌ ወደ እናንተ በ- text screenshot አድርገው ይላኩልን እሺ አሁን እልከዋለሁ።
እሺ